ጤና ይስጥልኝ። ሄሎ ቪዛ ለምንሽ ነኝ ባኮት
ደውዬ ነበር።
እሺ ትኬት ዋጋ የጠየቁኝ ነዎት?
አዎ አዎ።
እሺ ደንበኛችን ይውሉት December አስራ ሁለት ከ January አስራ ሁለት የሚመለሱ ከሆነ ሀያ ሁለት ሺ አንድ መቶ ዘጠና አራት ብር ነው።
እሺ እ December December አንድ እ በ December አስራ ስድስት የሚመለሱ ከሆነ ሀያ ዘጠኝ ሺ ሁለት መቶ ሰማኒያ ሶስት ብር ነው ደንበኛችን።
እጅግ በጣም አመሰግናለሁ። እሺ እሺ እሺ ደንበኛችን እሺ እሺ እሺ ሄሎ ቪዛ ስለ ደወል እናመሰግናለን። መልካም ቀን።
እኔም ተወላችሁ እሺ ደንበኛችን እሺ